ጤና ይስጥልኝ። ራንክ ራንክ ነው አይደል? okay። ምንድን ነው የእናንተ አገልግሎት የምትሰጡት?
ራንክ የቆዳ ክሊኒክ የቆዳ ለህክምና
የአይን ሽፋሽፍት ትሰራላችሁ እንዴ? እ?
አንሰራም።
አትሰሩም? ማለት የአይን ሽፋሽፍት ማለት ምንድን ነው? ይሄ? የአይን ቆብ ማለት ይሄ ነው።
አይ አይ ለ- አንሰራም። እሱን እ?
እሱን አንሰራም።
ምን አልሽ? hello አይንሽ ሽፋሽፍት ላይ ምን ሆኖብክ ነው?
የአይን ሽፋሽፍት ነው ቆብ ነው የሚባለው። ቆብ የአይን ቆብ እሺ ምን ሆኖብክ ነው?
ማ- የተጨማደደ ነው። እ?
እስቲ ልጠይቅና ለምን?
እደውልልካለሁ።
ለም- ለምጥ ነገር ነው እኮ ለምጥ ነገር
የለምጥ አለን
እ?
የለምጥ አለን
ለምጥ ትሰራላችሁ አይደል?
ሰው አለ ወሎ ይሰራል።
አቤት አቤት ወይ ስልክ ብቻዋን እኮ